hello
ኧረ በእውነት ልቀቁልኝ። በእውነት ትናንት ጀምሮ ዘግቶ እስካሁን አልለቀቃችሁልኝም።
ትኬቱን ልከዋል ቴሌግራም ላይ?
okay መላክ አለብኝ ግዴታ?
አይ check እንዳደረግልክ ነው። ካል- አይ ካልገባልህ እንድልክላቸው።
አይ አሁን ቴሌግራማችንን ታውቀዋለህ?
አላውቅም።
እሺ ዜሮ ዘጠኝ ዜሮ ሶስት
ቆይ ቆይ ዜሮ ዘጠኝ ዜሮ ዜሮ ሶስት ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት ራሄል ብለህ ላከው። እሺ እንዳይልህ እኔ አይ እሺ መልካም